ጤና ይስጥልን ዋሽንግተን የህክምና ማዕከል hello hello አቤት አብሮ ይስጥልን ዋሽንግተን የህክምና ማዕከል ነው ምን ልርዳዎ እ ምን አሉ ይቅርታ የምትፈልጉት ነገር ከሌለ በዚህ ስልክ አትደውሉ የመስሪያ ቤት ስልክ ነው እየደወላችሁ ያላችሁት ካለበለዚያ ስልክዎት ይዘጋል